ትንሽ ነገር እንደዚህ
የምንረዳው
ብር withdraw አድርጎ ቀርቶ ነበር።
በዚህ ስልክ ነው።
አዎ ስንት ብር ነው ሺ አንድ መቶ መቼ ነበር withdraw ያደረጉት?
ትናንት ማታ።
አንዴ ጠብቀኝ፣ check ላድርገው።
አይ
አንድ ሺህ አንድ መቶ ወደ ቴዎድሮስ ካሳሁን ነው የላከው።
አዎ፣ ቴዎድሮስ ካሳሁን አዋሽ ባንክ
process ላይ ሆኖ ስለቆየ ነው። ለቻፓ አሳውቅልሃለሁ፣ ይገባል።
ከቀኑ ሙሉ ከትናንት ማታ ጀምሮ እንደዚህ እያላችሁን ነው። ምንድን ነው ችግሩ?
ከኛ ወይ- side ከኛ side ወጥቷል። ማስተካከል የሚችሉ ቻፓዎች ስለሆኑ ለእነሱ አናገርልሃለሁ፣ ይገባል።
እስከ መቼ ይገባል?
ዛሬ ይገባል።
እሺ፣ አመሰግናለሁ።
መልካም